Hello ጤና ይስጥልን።
ወይ የኔ እናት ክሊንትስቶን ነው የምንደርደውት።
አክሲዮን ጨርሳችኋል? እንደማ አልጨረስንም። አሁንም ሽያጭ ላይ ነው። ሶስት ቢሮዎች ላይ እየተሸጠ ነው።
OK። አይ ታውቂያለሽ፣ የእናንተ ይመስለኛል ተቋማችሁ አዲስ አበባ ነው ያለ አይደለ?
አዎ። የት አካባቢ ነው እርሶ?
እኔ አምቦ ነኝ።
የት አሉኝ?
አምቦ አምቦ። እሺ፣ የሽያጭ ሰራተኞች እንዲያወሩት ላድርግ። እዛም ሆኖ መግዛት ይችላሉ።
OK እሺ ስልሽ ምን ምን እንደሚያስፈልግና እንዴት ሂደቱ ከዛ በኋላ አክሲዮን አንድ ከገዛ በኋላ ከኔ የሚጠብቁትን ነገሮች ኬት መስማት ማለት ማወቅ የምችለው የሽያጭ ሰራተኞች እንዲደውልልዎት ላድርጋ።
እሺ ማቆ አሁን አሁን ነው
ይደውልልዎታል። ስ- ስምና ስልኮትን አስተላልፍና ይደውልልዎታል። ማስታወቂያውን ከምን ላይ ነበር ያገኙት?
ኢቲቪ ነው ኢቲቪ
እሺ ስሞትን ማን ልበል ደስታ ደስታ። ይሄ እርስዎ ስልክ ነው?
አዎ እኔ እናቴ ነው አዎ እሺ ይደወልልዎታል።
እሺ ማቆ እሺ መልካም